ጤና ይስጥልኝ የኢትዮ ቴሌ ማዕከል እባክዎ መርዳት?
ሄሎ ሄሎ ሄሎ ጤና ይስጥልኝ እንዴት ናችሁ?
አብሮ ይስጥልን እንዴት ኖት?
አልሐምዱሊላህ ወደ ቱርክ ፈልገን ነበር ትኬት ለመቼ ነው?
እ የሚቀንሰውን እስኪ የሚቀንሰውን እይልኝ እኮ መቼ ነው መሄድ የፈለጉት?
እኛ በሚቀንሰው ላይ መቼውም ሰዓት ዝግጁ ነን።
ያው ቀኑ በሄደ ቁጥር ይቀንሳል። ለምሳሌ አስራ አምስት ቀን ወር መቼ
OK አስር ቀን አድርገው እስኪ
እሺ
አስር ቀን አድርገው።
እሺ
ቀኑ በ